Hello ጤና ይስጥልኝ ቻፓ
እባክሽን ሁለት transaction አድርጌ አልደረሰልኝም። በቻፓ Deposit ነው ወዴት ወደ ቤት ሳምኬን ነው ከቴሌ ብር አስተላለፍ ቆርጦብኛል።
እሺ የቴሌግራም ስልክ ልስጥዎትና ቴሌግራም ላይ transaction message ኡን ይልኩልና check እናደርግልዎታለን።
Okay ቴሌግራሜ አይሰራም።
ቴሌግራም ልንገ- ስልክ ቁጥር ልንገሩት እሺ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ ቀጥታ ብደውል ሰባ ሁለት ይባላል። ቴሌ- የእኔ ቴሌግራም አይሰራም።
ቴሌ- አይ ቴሌግራም በሌላ ሰውም ቢሆን ይላኩልንና reference code ኧን ስለምንፈልጋት አዎ በሌላ ሰውም ቢሆን ይላኩልንና check እናደርግልዎታለን። እሺ ያለ message ኡም check ማድረግ ስለማንችል ነው።
Okay እሺ
እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ስልሳ ሰባ ሁለት
አርባ ሁለት
ሰባ ሁለት
ሰባ ሁለት
አሁንም ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
እሺ በዛ ላይ message ልላከው።
አዎ አዎ transaction message ኡን ቴሌግራም ላይ ላኩልን።
እሺ እሺ
መልካም ቀን
እ
መልካም ቀን እሺ ለሁላችንም